ጤና ይስጥልን ቤተሰቤ ስለዴት ነኝ የምንረዳው?
withdraw approve እንድታደርግልኝ ነበር።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ
ስንት ብር ነው?
ሀምሳ ሀምሳ ሁለት ነው ያዘዝኩት።
confirm አድርጌልሃለሁ። እሺ ገብቶልሃል check አድርገው።
እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን